ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ። ሄሎ ሄሎ አቤት፣ ጤና ይስጥልኝ። ምን ልታዘዝ?
ሰላም።
ይሰማ- እንትን እግዚአብሔር ነበረ ይመስገን።
የ coin መጫወቻ ኢንተርኔት የግድ ይፈልጋል እንዴ?
አህ፣ በሁለቱም መጠቀም ትችላለህ፣ መጫወት እኮ በዚህ ትችላለህ።
በቴሌ ብሩ እምቢ ስላለኝ ነው። coin ኦች ነበሩኝ እኮ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ።
ደወልኩ። አዎ ከዛ ሰባት ቁጥር ትጫንና ቋንቋውን አማርኛ ታደርገዋለህ።
እሺ ሶስት ቁጥር ለመጫወት የሚለውን ምረጥ።
እሺ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
አዎ ጥያቄና መልስ በኮይን
እሺ የእድል ጨዋታ ደግሞ በትኬት ነው የሚጠቀሙት።
እሺ እሺ እሺ፣ እሺ መልካም ጊዜ። እሺ።
እሺ